hello ጤና ይስጥልኝ ቺፕ
ጤና ይስጥልኝ።
ሰላም
እንዴት ነው? ቺፕ ቺፕ game አውርጄ አስራ ሁለት ሰው join አድርጎልኝ ነበር እና በ referral link congratulation ነው የሚለኝ።
አሸንፈዋል game ኡ አዎ congratulation ነው የሚለው እና እሺ እንዴት ነው withdraw ወይም ደግሞ እንትን ማድረግ የምችለው?
ስልክ ስልኮትን ይሰጡኝና
ስልኬ ይሄ ነው የደወልኩ ዜሮ ዘጠኝ ሰላሳ ሶስት
ሰላሳ ሶስት አስራ አንድ ያሸነፍኩት በዚህ ነው አይደል?
አዎ በዚህ ነው።
እሺ location የት ነበረ ይመጣል?
እም?
location የት ነው?
location ኡ ወልዲያ።
ወልዲያ ነው?
አዎ እሺ እሺ እሺ መልሼ እደውልልዎታለሁ አንዴ ጠብቁ።
እሺ